አጀንዳው አይጠፋም። ይነጋል ይመሻል፣ ይነጋል ይመሻል። ስለ መውደድ ነገር ብስጭት ምን ያሻል? ብስጭት ምን ያሻል? የኔ ልብ ሞኝ ነው አጥፊውን ይመጣል፣ አጥፊውን ይመጣል። ጊዜ ከተገኘ መውደድ መች ይታጣል፣ መውደድ መች ይታጣል። ጆሮ ብቻ አይደለም ልብ ማለት ሰሚው የትም ቦታ ቢሆን ጊዜ ነው ጠቃሚው፣ ጊዜ ነው ጠቃሚው። ጊዜ ከተገኘ የህይወት ብልጭታ የህይወት ብልጭታ መውደድ አሞራ ነው ያርፋል የትም ቦታ ያርፋል የትም ቦታ ማድረግ አይገባም ቸኩሎ ኑዛዜ ቸኩሎ ኑዛዜ መወደድ ላይጠፋ ከተገኘ ጊዜ ከተገኘ ጊዜ ጆሮ ብቻ አይደለም ልብ ማለት ሰኔው የትም ቦታ ቢሆን ጊዜ ነው ጠቃሚው፣ ጊዜ ነው ጠቃሚው። ዘንደ አይጠፋ ይነጋል ይመሻል ይነጋል ይመሻል ስለ መውደድ ነገር ብስጭት ምን ያሻል ብስጭት ምን ያሻል የኔ ልብ ሞኝ ነው አጥፊውን ይመርጣል አጥፊውን ይመርጣል ጊዜ ከተገኘ መውደድ መች ይታጣል መውደድ መች ይታጣል ጆሮ ብቻ አይደለም ልብ ማለት ሰኔ የትም